இல்ல
ጤና የ- ይስጥልን ቤስትሬት ረዴፍ ነው የሚለርዳው
አብሮ ይስጥልን። ዊዝድሮ ብያለሁ እስካሁን አልገባም ብሬ ከትላንትና ጀምሮ።
ወደ ባንክ ነው ዊዝዶ ያደረግከው?
አ ኮሜርሻል እሺ እንትን ስለሆነ ነው ሲስተም ትንሽ ስላስቸገራቸው ነው እንትን አፓዎች እንደተስተካከለ ይገባላል። ግን እ, ጠዋ- ዛሬ ደውለልን ነበር እንዴ?
አዎ እ, ጠዋት ደውያለሁ፣ ሁለቴ አሁን ደውያለሁ ከዚህ ላይ የደወልክበት የቤት ቤት ቁጥር አዎ ስንት ብር ነው?
ሁለት ሺህ ብር
በቃ እሺ፣ ይኸው እ፣ አሳውቀውልሃል ይገባላል። እሺ
እሺ እናቴ እሺ፣
አመሰግናለሁ።
እኔም አመሰግናለሁ።